ሄሎ
ሄሎ ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳህ?
ጤና ይስጥልኝ። እንትን የሆነ በቴሌ ብር ሀምሳ ሺህ withdraw አድርጌ እንትን አላ- approve አልተደረገም።
እሺ፣ በዚህ ቁጥር ነው ቤስት ሚዘ።
አ እሺ፣ check እያረኩልህ ነው። አንዴ ጠብቅ።
እሺ
ሄሎ ሄሎ
confirm አድርጌልሃለሁ። አሁን እሺ።
ይገባል message ኡ። እሺ እሺ እሺ አመ- እሺ እሺ፣ መልካም ምሽት።